መሰረት ነው የበልታዘዘ ሄሎ መሰረት መሰረት የኔን ምን ጨረስሽ?
አዎ አንተ እኮ ነው የምነግርህ።
ሄሎ መሰረት አቤት ሰባ ማን ነው የጠዋት ዲስፓቸር ማን ነው?
መናገር አንችልም እኛ
አረ እኔ ለማናገር ነው የተባረክ ነኝ።
ይትባረክ እኮ መንገር አንችልም
እሺ ለማንኛውም ስድስት አርባ ሰባት
ምን ሆነብህ ሰባ ስድስት አርባ ሰባት ይትባረክ የሚነሳው ከማክሲ የሆነው ወደ ገርጅ የሚሄዱ የሳይክለኛ ነው።
የሳይክለኛ ነው እንዲወጣልን ይትባረክ አዎ ወደ እንትና እንዲገባ ወደ አውቶ ማስገቢው ካቻል እኔ ማስገባት አልችልም ኧረ dispatcher ን አናግሪ መሰረት ባካችሁ። ወደዛ እየሄድኩ ነኝ። ስራውን እንስራበት እንጂ
ይትባረክ እኔም ስራ እየሰራ ያሉት እሺ ሰባ ስድስት አርባ ሰባት የሳይክለኛ ነው አስወጭልኝ አልከኝ አይደለ ለሀብቶም ማስገባት አልችልም ማስገባት እኛ ጋር አቁመናል መሰረት እሺ dispatcher ን አናግሪልኝ። እኔ ሀብቶም ነኝ።
እ፣ ሀብቶም አቤት dispatcher ለይትባረክ እንዲያስወጣለት ብቻ ነው መጠየቅ የምችለው እኔ ይሰማል አዎ
ማስገባት አልችልም አይ ጠይቂልኝ። እሺ ችግር የለም። ወደዛ እየሄድኩ ስለሆነ ወንዘብ ወይ ነውና ጨምርልኝ ምናምን በይ hello hello
hello hello
መሰረት
ሄሎ